ጤና ይስጥልን።
hello አብሮ ይስጥልን።
የአብ ጋርመንት ነው።
አዎ ከአሪፍ ፔ ነበር የምደውለው ደንበኛችን ከምን?
ከአሪፍ ፔ POS machine
እሺ POS machine ኡ ላይ ምናልባት ያጋጠመው ችግር ካለ ለመጠየቅ ነበር ደንበኛችን
የምን ባንክ አሪፍ ከእናት ባንክ የወሰደ።
እናት ባንክ እኔ አሁን እ፣ ሱቅ ስላልሆንኩ አላወቅኩም የስልክ ቁጥር እሺ እሺ ደንበኛችን
ዜሮ ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ ዘጠና አራት ዘጠና አራት ዘጠና ዘጠኝ ሰማንያ ስድስት ዘጠና ዘጠኝ ሰማንያ ስድስት ደንበኛችን እናመሰግናለን። መልካም ቀን ይሁንልዎት።
አሜን